ሄሎ ጤና ይስጥልኝ።
ሄሎ ሄሎ ሁረት አቤት ሄሎ
አቤት፣ ጤና ይስጥልኝ።
አብሮ ይስጥልን።
እንዴት ነሽ?
እግዚአብሔር ይመስገን። Donkey Tube ነው። ምን ልርዳዎት?
አንድ ወቅት ላይ የዚህ ረቂቅ የንግግር ክህሎት ወጌሻ የሚል ፍሬ የምትባል ሴት እያስባችሁ ነው።
እሺ
የሚገርምሽ እሷ ፈልጌ እሸቱን ማናገር ፈልጌ ነበረ። የምትረጂኝ ነገር አለ?
እ የ- ረቂቅ የድርጅቱን address ነው የፈለጉት?
የፍሬ አዎ፣ የዚህ ወር እንትን ኮንሴከር ያለች ሴትዮ ከአንድ ወር በፊት ነው ያቀረባችኋት።
አዎ አዎ፣ እዛ ላይ ቪዲዮ ላይ ስልካቸው አለ፣ ስልካቸውና አድራሻቸው አለ። እዛ ላይ ባለው ስልክ መደወል ይችላሉ፣ ማግኘት እችላለሁ ራሳ ሴትዮዋን?
እ ይደውሉላቸው። እዛ ላይ የድርጅቱ ስልክ አለ፣ እሷን ያገኟታል በዛ እ የመጨረሻ ክፍል ቪዲዮ ላይ መሀል ላይ እ የድርጅታቸው የሚታይበት ቦታ ላይ ስልክ ቁጥራቸው አለ፣ screen ላይ እዛ እ ባለው ስልክ ይደውሉ።
እሺ፣ እሺ፣ አመሰግናለሁ።
እሺ፣ እናመሰግናለን። መልካም ቀን። እሺ።